ሀሎ ሀያ ሀያ አንድ ዜሮ ሰባት
አቤት ሄሎ ሄሎ ጤና አቤት።
ይስጥልኝ Sangam Restaurant No
በሰማንያ ሶስት ሀያ አንድ ዜሮ ሰባት ይበራል እ?
በሰማንያ ሶስት ሀያ አንድ ዜሮ ሰባት እ፣
order ተቀብላችሁ ነበር አይደል አዎ mix kebab የለም ብዬው ይቅር ሁሉም ይቅር ብለዋል customer ሯ እና ተውኩት።
okay ይዤ ወጥቻለሁ እያለ እኮ ነው driver ምንም ይዞ አልወጣም
እ? ሰማንያ ሶስት ሀያ አንድ ዜሮ ሰባት አሀ ቢዩ ነው ያልኩት። ለምን እ እ ምን አልከኝ
ሰማንያ ሶስት ሀያ አንድ ዜሮ ሰባት
ሰማንያ ሶስት ሀያ አንድ ዜሮ ሰባት እኮ ይሄ mix kebab የለም order ሩ chicken biryani እና mix kebab ነው።
አዎ አዎ mi- mix kebab የለም ብዬው እ፣ ደውዬ የለም ብዬ ነግሬ customer ሯ ይቅር በቃ ሁሉም ብላኛለች አለ።
okay እሺ አይ driver ይዤ እኮ- ይዤ ወጥቻለሁ እያለ ነበር አይ ከኛ ይዞ አልወጣም። ጥዬ ወጥቻለሁ እንዳይሆን ከኛ አልወጣም። ምግብ አልወጣም።
እሺ ምንም ሁለቱም አልወጡም እ? እ?
ምን- ሁለቱም አልወጡም አይደል ሁለቱም አዎ፣ ሁሉም ይቅር ነው ያለችው።
እሺ መቼ ነው?
ሄሎ ሄሎ ሄሎ